ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ ባኮን ልዶ የሮም ይሄ እንትኑ ፓተሩ ማለት ነው።
ምን አልከኝ?
የኩሮም የተሰጠኝ እንትን ነበር።
ይቅርታ አባቴ ድምፅ አይሰማም።
የ- የኩሮም ፓተር እንትኑ ጠፍተኝ ነው ኮድ ካሸር ኮዱ
ኮዱ። አዎ የኩሮም የራሴ ነበረ በተደ የተሰጠኝ
Okay። ምን ብያለሁ። እ?
password ጠፋ?
ሚስጥር ኮድ አዎ እሺ password ከጠፋ forgot password የሚል አለ አይደለ?
እ forgot password የሚለውን ተጫንና
እሺ ከዛ code SMS ይላክልሃል። እሺ
እንትን አ ትክክል ነው ግን እንትን እምቢ እያለኝ Chrome ኡ ላይ
ይቅርታ አባ- አልተግባባንም። password ነው አይደለ የመዝ የጠፋ ከመጀመሪያ ያስገባኸው የሚስጥር ቁጥር ረስተህ ነው አይደለ? ወይ ረስተኸው ነው ወይ ምናምን አይደል?
ኧረ ተረስቶ ነው። አዎ እኮ እሺ እንደዛ ከሆነ ፈ- እሱን እኮ ነው እየነገርኩት ያለሁት። forgot password የሚል አለ።
ምን የሚለኝ ፎርጋት ፓስወርድ
ሎጋውት ፓስወርድ አይደለም፣ forgot forgot forgot forgot። እሺ forgot password የሚል አለ።
እሱን እንጠቀም።
እሱን ንካውና ፊት ለፊት እዛው እኮ ነው
እሺ አዎ ትክክል ለማስገባት እምቢ ሲልክ እ።
incorrect credential error የሚልህ ታች forgot password የምትል button አለች አይደለ? እሷን ተጫናትና አ፣ ከዛ በኋላ እሱን ከነካኸው በኋላ SMS code ይመጣልሃል። ሚስጥር ሌላ ቁጥር ማለት ነው። account ን ከእንደገና access ማድረግ እንድትችል የሚረዳ ሌላ SMS message ይልክልሃል። እሺ text message ይላክልሃል። እሷን ኮድ ከእንደገና ማስገባት ነው። የ password ቦታው ላይ እሱን ማስገባት ነው።